ጤና ይስጥልን ማሪ ባባ።
hello
ጤና ይስጥልን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እንትን አላችሁ እንዴ? ባዱላ ወይ ዶልፊን አዎ አለን።
በባንክ የሚመቻች
አዎ ባንክ እንመቻቸዋለን።
የት ማየት ይቻላል?
ፓስተር ፓስተር አደባባይ ፊት ለፊት
አ፣ ከአደባባይ ወዴት?
አደባባይ ፊት ለፊት ነው የምንገኘው። ትልቁ አደባባይ ፊት ለፊት
እሺ፣ በቃ።
እሺ።